Hello
Hello ሰለሞን አቤት አቤት ደህና አደርክ?
ሰላም አደርሽ ሰላም። እ፣ አንድ ከተመድ ደውላልኝ ነበረ አሁን እና በአስር order ይደረግ ነበረ ማን ነው የምትባል Lifebuoy እና የልብስ ሳሙና ታራ።
Okay አዎ እንትን ነው ለ- store ላይ ስላበር እም፣ አልወጣላቸውም ዛሬ ይወጣላቸዋል ይሄ Lifebuoy ሳሙና ምናምን ያለሳቸው ትናንትና ትናንት ከትናንትና ወዲያ ያለሳቸው እ፣ ዛሬ ይወጣላቸዋል እሺ ምነው የሚይዘው ደህና ናት እሷ።
አይ ቲንክ ኦፊ እኔ ስላልገባው እ፣ ዛሬ እንትናን ያበዋሪው ስቶር ነው ያለው እሱ አሁን ወደ እሺ።
ሚጭንላቸው እሺ እሺ